Hello hello
Hello
ሰላም ጤና ይስጥልን።
ጤና ይስጥልኝ።
ራሄል አለማየሁ።
አዎ ነኝ።
እሺ ከዊ ፕላስ ድርጅት ነበር የምደውለው።
እ?
ከዊ ፕላስ ድርጅት ነበር የምደውለው። የእኛ application ላይ ተመዝግበው ነበር።
ከዊ ፕላስ አዎ የእኛ አሽከ- የእኛ application ላይ ተመዝግበው ነበር አይደል?
አዎ በአሽከርካሪነት ነው ወይስ በተጠቃሚነት ነው የተመዘገቡት?
በተጠቃሚነት Okay እንደሱ ከሆነ አሁን እርስዎ የተመዘ